ሄሎ ሄሎ ሰላም ጤና ይስጥልኝ።
ሰላም።
አጋኖት ይቅርታ፣ አዎ ከቺፕቺፕ ነበር የምንደውለው።
እሺ።
ያልመጣለው product አለ ዛሬ?
አዎ ትናንትና ድንች ትናንት ያዘዝኩት አልመጣም ዛሬ።
ማንጎና ምን አሉኝ?
አይ እሱማ እሱ እሱ መጥቷል።
ማንጎ ብቻ ነው ያቀረቡት?
ኧረ አይደለም ምን ሌላም?
ድንች እና ቲማቲም።
Okay የ chips ድንችና በ restaurant quality ቲማቲም ያዘዙት።
አዎ Okay ይቅርታ በጣም ማንጎ የ product እጥረት ስላለ ብሮትን refund እናደርጋለን። ሁለቱም product ኦች ግን ነገ ቢመጡሎት መቀበል ይችላሉ?
አዎ ማንጎውን እኮ ተቀብያለሁ።
ማንጎ ተቀብለዋል?
አዎ ዛሬ መጥቶሎት?
አይ አይደለም እሱ የባለፈው ሳምንት ነው።
Okay ከባለፈው ጋር ከሌሎቹ ከድንቾች ምናምን ጋር ነው አ- የመጣው።
Okay አዎ አዎ ልክ ነው። እሺ ስለዚህ የቲማቲም እና ድንቹን ነገ እንላክሎት።
እሺ እሺ ቻው።
የ- የት አካባቢ ይምጣሎት?
ቦሌ ሚካኤል እሺ ይመጣሎታል። መልካም ምሽት። እሺ